ሰላም ነው።
ሰላም ጤና ይስጥልኝ ቤተሰቦች።
ቤተሰቤ ለመጠየቅ ፈልጌ ነበረ ስለ ድርጅታችሁ። እንዴት ነው ለመክፈት አስቤ አዎ፣
ስለ አንዳንድ detail ኦችን ማወቅ ፈልጌ ነበር።
okay፣ እሺ። የት አካባቢ ነበር?
እ፣ ወደ ኦሮሚያ ኦሮሚያ ውስጥ ነው፣ እዛ ቦረና
ቦረና። okay፣ አዎ። እና እንዴት ነው ይቻላል አይደለ? partnership ነው ከእናንተ ጋር ነው ውል እንትን የምንባባለው። hello
hello። እሺ፣ አንድ የመስመር ላይ ጠብቁኝ። እሺ፣ hello ይቅርታ።
እ hello፣ hello ወይ ይሰማል? መስመር ላይ ጠብቁኝ። አንድ
አለን
Hello።
ወይ hello agent መሆን ይቻላል። እ፣ በዚህ ስልክ ቴሌግራም ይጠቀማል? አሁን በደወለበት ስልክ አ አ ያሉትን ነገሮች ልላክልዎት፣ like እሺ።
መስፈርቶች ምናምን።
እሺ እሺ ደስ ይለኛል።
አሁን እልክልዎታለሁ።
እሺ thank you welcome